येतो का हॅलो हॅलो ሄሎ ይሰማል። አቤት
እንትን በ- ቦታ ማወቅ ፈልጌ ነበረ አድራሻ እሺ፣ እ?
እሺ።
የኢ- ኢ- ኢትዮጵያን ኢንጂነሪንግ ኮርፖሬሽን ሜክሲኮ አላቸው እንዴ ብራንች የ- ምን አለ ኢንጂን ኢትዮጵያ ኢንጂነሪንግ ኮርፖሬሽን
ኢንጂነሪንግ ኮርፖሬሽን አንዴ ሌለ እሺ ሜክሲኮ ካላቸው እሱ ሌለት አንዴ ቀጥለኝ።
እሺ
መስመር ላይ ነህ? ሄላ
ሄሎ ወይ